ይስጥልኝ። አሽቴ ቻም ነኝ። እባክዎን ልርዳው?
እንዴ ሰላም ነው?
አለን።
እሺ ዲፖዚት አድርግተን አድርጌ ብር እኮ ቅዳሜ ዕለት እስካሁን ድረስ ምረው አልመለሱልኝም። ምረው
እ፣ አሁን ደውለው ነበር ሰለሞን ኃይሌ?
አዎ አዎ እያየሁሎት ነው። እ፣
ሁሌ ነው እንደሚታየው። እኛ ምንድን ነው ዝም ብሎ ምረው ስራ ላይ ስራውን በትክክል ለምን አትሰሩም?
አዎ ይገባኛል። እንደዘገየ ግን ደውለን እኛ መለማመጥ አለብን እንዴ?
አዎ ስለተፈጠረው ስህተት ይቅርታ እንጠይቃለን። እ፣ ተመሳሳይ አይደለም ችግር በስትክክል የገጠማቸው ሰዎች አስተናግዱ።
ብዙ እኛ ስለሆኑ የሌለንም ብር እኮ አልጠየቅናቸውም።
ነው። እ፣ ይገባናል ይገባናል። ተመሳሳይ case የገጠማቸው ብዙ ደንበኞች ስላሉ ነው። የእርስዎን case በተለየ ሁኔታ ደግሜ ያስተላልፍልዎታለሁ። ስለተፈጠረው ስህተት ይቅርታ
አዎ።
እናሳውቁታለን። እኛ ራሳችን ደውለን አ- ደግሜ አይ፣ ያስተላልፍልዎት ነው።
እጠብቅሻለሁ። ደውዪና እስኪ መፍትሄ እንዳለው እስኪ በአንቺ አያለሁ።
እሺ ደንበኛችን መልካም ቀን